ጤና ይስጥልኝ አሪፍ ረዲት ነው የባኩ ምንወስደው
ትናንት እንትን ብዬ ነበረ አስመዝግቤ ነበረ ዲፖዚት አድርጌ እሺ
ከአካውንቴ ቀንሷል፣ ግን ወደ ኬክ ብር አልገባም።
እሺ ደንበኛችን በዚህ ቁጥር ነው የተመዘገቡት።
አይደለም ማለት ነው።
እሺ ደንበኛችን ስልክ ቁጥሮትን ይስጡኝ።
ሰማንያ አራት ሰማንያ አራት ዜሮ ስምንት ዜሮ ስምንት አስራ አምስት አስራ አምስት አስራ ስድስት አስራ ስድስት ስልሳ ስድስት ስልሳ ስድስት እሺ እሺ ደንበኛችን መስመር ላይ ጠብቁን። መስመር ላይ ነው ደንበኛችን።
አዎ አዎ እሺ መስመር ላይ ስለጠበቁ እናመሰግናለን። በትናንትናው ቀን እንዳስመዘገቡ ማየት ችያለሁ። ሙሉ screenshot ም ልከውልናል። ግን ባለሙያዎቹ ሲጨርሱ ነው ለእኛ የሚያሳውቁን። ጉዳዩን ለሚመለከተው አካል አስተላልፈንሎታል።
okay
እነሱ ሲጨርሱ ያሳውቁናል። እኛ እንደውለን እናሳውቃችኋለን።
እሺ እሺ thank እሺ ስለደወሉ እናመሰግናለን። ሌላ የምረዳዎት ነገር አለ ደንበኛችን?
አይ የለም የለም እሺ ስለ አገልግሎት ሀሳብ አስተያየት ካሉ ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም ቀን ይሁንልን።
እሺ